ጤና ይስጥልኝ hello ሁሉ ስፖርት ነው?
ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
አንቺ የትኛዋ ነሽ ከሶስቱ?
hello
hello አቤት፣ ምን ልርዳዎት?
ከሶስቱ አንቺ የትኛዋ ነሽ?
ከየትኛው ሶስቱ? hello
hello ይቅርታ፣ ጥያቄዎትን ሊጠይቁኝ ይችላሉ?
የትኛዋ ነሽ አንቺ?
እኮ ከየትኛዎቹ?
ከሶስቱ ፎቶ ላይ ካሉት
ይቅርታ፣ ሌላ ጥያቄ ካላችሁ ጠይቁኝ።
ሌላ ጥያቄ የለኝም። ግን እሺ፣ መልካም ቀን ይሁንልዎት።
እሺ፣ መልካም እሑድ። ጥሩ ጥሩ እሑድ ልቀቁ።
እሺ